ደግሞ የራሱ ይሰራል። በጣም በቆየ ቁጥር ደግሞ የራሱ ጋር
ሄሎ
ማለት ሌላው?
ምን ታውቁ? አ
hello፣ ጤና ይስጥልን።
hello ሰላም ነው ሰላም፣ አለ ቀን አሁን በሆነ እንትን ደውዬ ነበር ስልኬ ስለዘጋብኝ ነው። ቅድም የደወልኩኝ እኔ ምን ነበር?
እንትን አ- advance አምቡላንስ ልክ ምናምን ብያል ነገርኩኝ። ዘውዲቱ
አንድ ጊዜ ዘውዲ ስልኬ ያሳፍክ ነበር ሰላሳ ሶስት ቤት እሺ፣ በዚህ እንድታደርግልኝ ብዬ ነው።
ምን አሉ?
በዚህ ቁጥር አድርግልኝ ያኛው ስልክ ስለዘጋብኝ ነው። ስልኩን ባትሪ ስለጨረሰብኝ።
ከዘውዲቱ ነው ያልከኝ?
አዎ ቅድም ደውዬልሽ ነበረ።
እኔ አዲስ ሰው ነኝ፣ ንገረኝ።
እሺ አ- እኮ ደውዬ ነበርና ስልኩ ዘጋብኝ። ከልጁ ጋር ተገናኝቼ ነበረ ዝግ ስልክ ስለዘጋብኝ ነው።
እሺ፣ ስለዚህ ሰማንያ ምናምን ቤት ነበር የልጁ።
ደውለን እናናግራታለን። አምቡላንስ አይደለ?
advance አምቡላንስ ነው የፈለግነው። አዎ CT scan ለማስነሳት እሺ፣ መልሰን ደውለን ዋ- ዋጋውን በዛውን ብንነግር እኮ የ- የአምቡላንሱ ነው ወይስ የ CT scan ነው?
አጠቃላይ CT scan ኑንም advance አምቡላንስም አጠቃላይ ወጪው ማለት ነው።
አምቡላንስ በነፃ ነው እኛ ጋር የምትነሱ ከሆነ ሲቲ ስካን እኮ አይ advance ስለሆነ አምቡላንሱ ማሽን ላይ ናቸው ያሉት ሰውዬው ብዬ ነው።
እኮ ስለ አምቡላንሱ ለአምቡላንስ ክፍል አስተላልፍላችሁና ታናገራችኋላችሁ ምን አይነት አምቡላንስ እንደምትፈልጉ።
በቃ እሺ፣ አስተ- ይህን ቁጥር አስተላልፊልኝ።
እሺ የ CT scan ዋጋውን አት- አትፈልጉም?
እ የ CT scan ዋጋውንስ?
እሱማ ሁለት ሰባ መቶ አይደል?
በቃ እሺ እንደዛ ከተባለ አሁን ስናስነሳ ለአራተኛ ጊዜ ስለሆነ እሱን አውቀዋለሁ።
እሺ ላስተላልፍላችሁ።
እሺ።